હેલો આવેશ હેલો હું ጤና ይስጥልን ኮስቤ ሳይኮቴራፒ
እሺ አቤት አቤት
ሀዊ ይባላለሁ ከዊ ፕላስ ሶሉሽን ነው የምደውለው እሺ
እ ድርጅታችን ዊ ፕላስ ሶሉሽን አዲስ አፕሊኬሽን ይዞ ወደ ገበያ መጥቷል
እሺ እ በዚህ አፕሊኬሽን ላይ ነገ ጠዋት ደውዪልኝና አግባብነት ካለው ጋር አገናኝሻለሁ እሺ እሺ አለ የሚመለከተ ሰው አለ እሺ፣ አመሰግናለሁ ስልክ መስጠት ይችላሉ